በሁሉ ስፖርት ነው እባክዎ የሚረዳው
ሄሎ ሁሉ ስፖርት ነው እባክዎ የሚረዳው
ሪፖርት አድርጌ ነበር ከዛሬ ሶስት ቀንም አራት ቀንም አምስት ቀንም አስር ቀን አስራ ሁለት ቀን ሆኖኛል
ትናንትና ላይ ያሉኝ ኖት አይደለ አዎ
ከአቪያተር ላይ እደውልልሃለሁ እ
ከአቪያተር ላይ ቀንሶብኛል አ- አ- አ- እየተጫወትኩኝ አ እደውልልሃለሁ ብለሽኝም አልደወልሽም የሚያናግሩበት ስልክ ልስጦት ሌላ
እሺ ከኛ የበላይ አካል
አ ይሻለኛል እኔ ስንት ጊዜ ይሆናል ዜሮ ዘጠኝ እም ሀያ አንድ ልጭ ልቀጥል አ ሀያ አንድ ብያለሁ ሰባ ስምንት አርባ ዘጠኝ ሀያ ሁለት
ሰባ ስምንት አርባ ዘጠኝ ሀያ ሁለት አዎ
እሺ ልደውልላቸው ቴሌግራም ማን ነበረ ስሙት ይቅርታ ሰበን አፕ ሰበን አፕ እሺ
እሺ